ሄሎ ወይ አልታዘዝንም ብለው ነው የኛ እ የኛ እርጥብ እ አልታዘዝንም እያሉህ ነው?
ኦ
እሺ compensation order እኮ ነው ታዟል። አሁን አቅርብልኝ ላናግራቸው።
እሺ ላናግራት አናግሪያታለች።
አዎ እሺ ያው አናግሪያት። order ኡ አልታዘዘም።
ሄሎ
ሄሎ ጤና ይስጥልኝ የኛ እርጥብ ነው?
አዎ ነማ እሺ በ order number መቶ አምስት ዜሮ ሁለት ሀያ ስምንት order ያልተቀበላችሁ
አይ አቦል መስጊድ ነው እና አሁን እኔም ስደውልለት ልክ አላነሳልኝ አለ እና ደረሰኝም
okay፣ አንቺ አይደለሽም የምትቀበሉት።
አይ እኔ ነበርኩኝ እና አልደረሰኝም።
ግን ታዛችሁ ነበር እኮ ከዚህ አሁን
okay አዎ ገብቶኛል። እናንተ ለእሱ እሱ ስልክ ይዛ ነው እና የሚገባው አዎ እ፣ ከዛ እሱ ሲያሳውቅ የነበር ነው የምሰራው ማለት ነው።
እሺ ከዛ እሱ ደግሞ መስጊድ ገብቷልና ስልክ አልያዘም መሰለኝ ስደውልለት እንጂ ያነሳልኝ አልቻለም።
ቻው እንግዲህ እሺ እሺ አመሰግናለሁ እንደውላለን እሺ እኔ ይቅርታ ግን እሺ እሺ እሺ
ሄሎ ሄሎ እደውልልሃለሁ እሺ
እሺ እዚህ ብቃችሁ
አዎ አዎ
ከስ- እዛው ሬስቶራንት ላይ አ?
አዎ አዎ
እሺ እሺ